hello hello ጤና ይስጥልኝ።
አብረሽተ ከቺፕቺፕ ነበር የምደውልዎት።
እሺ ቲማቲም order አድርገው አልመጣሎትም ነበር።
አዎ፣ ሁለት ስም አንድ ሰው ሁለት ነገር በአንድ ያዘዘ ብላችሁ ያስቀረችኝ የተለያየ ሰፈር ነው፣ ግን እንደዛ ብሎኝ ነበር ጠዋት።
okay አንዱ መጥቶ ዛሬ አንደኛው አልመጣም።
አዎ
እሺ እ አራት ኪሎ ነው ያልመጣው።
አዎ፣ አራት ኪሎ የት ነው location ኑ?
ባቱ ኮንዶሚኒየም እ፣ መካኒሳ።
መካኒሳ።
አዎ እሺ እሺ፣ ነገ እንልክልዎታለን። መልካም ምሽት።
አመሰግናለሁ።